hello ጤና ይስጥልን ተመስገን።
ጤና ይስጥልን።
እንዴት ዋሉ?
እንዴት ዋላችሁ?
አለን እግዚአብሔር ይመስገን።
thank you። እሺ እ፣ አሁን ለመመዝገብ ነበር የመጨረሻው ኦሮሞ ፕሮግራማችሁ አ ዘጠነው class ኡ
እ class ኡ አዎ የመጨረሻ cla- class ነው። class ብለን ነው የምንመጣው። ስም ሊያዝ
እሺ ስም እሺ እስኪ ፊት information ጋር አትሰጭኝም?
እሰጣለሁ። መረጃ ሊያዝ እና የእርስዎን እሺ okay።
ስም አንበል።
አሸናፊ አሸብር
ስልክ ሊያዝ ያሸማው።
አሸናፊ። አዎ አሸናፊ አሸብር አ ሁለተኛ ስም
ስልክ 09
እሺ 10 እሺ 79